ነጥብ አራት የገዙት በፊት።
ጤና ይስጥልኝ አሪፌ ማለት የባኮም ልርዳዎት።
አሁን ደውዬ ነበረ እንትን ኪዊ ክብር ላይ ከቴሌ ብር እሺ ያልኩሽ ወደ ኪዊ ክብር ሳ- ሳስተላልፍ አልገባም።
እህ። ደውሏቸው ያስገባው ነበር አሁን ነው ይኸው አሁን እኮ ያ- በቃ ያልገባል አንድ ገባሉት።
አስ- አምስት ደቂቃ አልገባም።
እሺ ስክሪንሾት ልከውልናል።
ኧረ ምንም አላኩም እኔ አሁን ገና መደወል አሁን እኮ ደውዬ ኔትወርክ ነው መሰለኝ ተቋረጠ።
አሀ ደውዬልሽ ነበር አሁን እኮ አልነግርሽ በዚህ ስልክ ነው ብልሽኝ አዎ ብዬሽ እሺ። ስለዚህ ስሞትን ይንገሩት።
አል ዝናቡ ብሽር ዝናቡ በሽር ማርባጋ
እሺ አስተላልፈን ልውታል። ተስተካክሎ እንዳለቀ እናሳውቆታለን።
እሺ እሺ እሺ መልካም እሺ